ጤና ይስጥልኝ ቤቴሌን ቴዎር
አዎ እሺ ከዊፕላስ solution ነው የምደውለው እሺ ዊፕላስ solution provider ላይ ተመዝግበው ነበረ አገልግሎት አዎ።
ለመስጠት አዎ እሺ አሁን ስለ ስራ ስለጀመርን እ እርስ- ኦንላይን ላይ በመሆን ያለምንም ወጪ እ ከተጠቃሚዎች ጋር መገናኘት እንደምትችልና ስራ መቀበል እንደምትችል ለመግለጽ ነው ለማሳወቅ ነው እና ዊፕላስ solution user የሚል አለ application እሱን አውርደሽ በመጠቀም እ ያንቺን ድርጅት ማየት ትችያለሽ በተጨማሪ ደግሞ አርባ አራት service ኦች መቶ ሀምሳ game ኦች እና ትራንስፖርትን ጨምሮ መገልገል ትችያለሽ እሺ እሺ እሺ እና referral code አሸናፊ የሚያደርግሽን ማግኘት ትችያለሽ። እሱን ለወዳጅ ለዘመድ share በማድረግ ማሸነፍ ትችያለሽ ውድድሩ።
እሺ እሺ፣ አመሰግናለሁ። መልካም ቀን።
እሺ